screenshot ያደረጉበትን ነገር ያሳዩናል።
hello hello፣ ጤና ይስጥልኝ ዶክተር።
እንዴት ነሽ?
እግዚአብሔር ይመስገን ሰላም ነው።
እንትኑን ልከፍል ነበረ mobile banking እምቢ አለኝ። ሌላ አማራጭ አለ እንዴ?
ብር ይቻላል። ስልኮትን ይንገሩኝ። ዜሮ ዘጠኝ
አስራ አንድ
አስራ አንድ
ስልሳ ሁለት ሰባ አራት ሰባ ዘጠኝ ወይ ይቅርታ፣ ስልሳ ሁለት
ዜሮ ዘጠኝ አስራ አንድ ስልሳ ሁለት ሰባ አራት ሰባ ዘጠኝ
ሰባ አራት ሰባ ዘጠኝ ዜሮ ዘጠኝ አስራ አንድ ስልሳ ሁለት ሰባ አራት ሰባ ዘጠኝ ነው ያለው።
አ እሺ አሁን text አድርጌልዎታለሁ። በኦንላይን መመዝገብ ይችላሉ። በቴሌ ብርም transfer ማድረግ ይችላሉ።
እሺ አሁን ቴሌብር ላይ ልግባ።
አዎ ልክ no no no፣ መጀመሪያ ስልክ ቁጥሩን የያዙት እንጂ ቢኒያም መል- ቢኒያም መለሰ ደለለኝ ነው የሚለው።
አ
እሺ ልኬልዎታለሁ እኔ normal text ላይ።
አሃ፣ በዚህ ቁጥር ልክፈለው።
አዎ ከዛ በኋላ በ link ኡ ደግሞ ስ- ስም ስልክ ቁጥር ስ- በ link ኡ ደግሞ ብዛት ተመዝገቡ። በ link ኡ
እሺ እሺ እሺ